ጤና ይስጥልኝ አብሽሬ ሰሞኑን በኮምፒውተር
ጤና ይስጥልኝ።
አብሽጥልን
ትናንት withdraw ያደረኩት ብር ከዘመን ቤት አልወጣልኝ በቴሌብር Okay ሪፖርት አድርገው ሬጅ- ነበር ከዚህ በፊት ደውለው ነበር ከዚህ በፊት ደውለው አዎ፣ ደውዬ ትናንት register አድርጌ ነበር፣ ግን እስካሁን አልመጣም።
እ፣ ሙሉ ስሞትን ማን ልበል መርሃዊ ገብሬ
እሺ መርሃብ ገብሬ
screenshot ም በቴ- እንትን በቴሌግራም ልኬ ነበር።
ልከዋል አዎ፣
እሺ ከምን ወደ ምን ነበረ transact ያደረጉት
ከዘመን ቤት ወደ ቴሌብር ቴሌብር ቴ- እ፣ ዘመን ቤት ላይም ቴሌብር ላይም ይሄን ቁጥር ተመሳሳይ ቁጥር ነው የሚጠቀሙት አዎ፣ ተመሳሳይ ቁጥር ይሄን ቁጥር ነው አዎ፣
እሺ ደንበኛችን ተመዝግቦሎታል እ፣ እ፣ ይስተካከልሎታል
Okay። በስንት ቀን ውስጥ ነው?
ይህን ያህል ቀን ነው ብዬ መናገር አልችልም። ተመሳሳይ ጊዜ የገጠሟቸው ብዙ ደንበኞች አሉ። ለእርሶ ግን ፈጠን ያለ ምላሽ ከሁለቱም በኩል እንዲደርሶ ከዘመን ቤትም ይሄንን case ሪፖርት ያደርጉ። በእኛ በኩል check ይደረግና ምላሽ ይሰጦታል። እሺ ደንበኛችን መልካም ቀን ይሁንላችሁ።